ሄሎ ሄሎ ጤና ይስጥልኝ ቤት
አካውንቱ እንደገና እየሞላው ይኖር እና ፕሮሞ ኮድ የሚለው ለምንድን ነው የምሞላው?
እሱን አለፉ ዘላለፉ
ልለፈው አዎ አትሙላ እሱ እና ፓስወርዱን ማስተካከል ሙላው እሱ ነው ፓስወርድ?
የሚለው። አዎ
እሺ፣ ፓስዋርድ እናንተ ላችሁሽን ሞልቻለሁ።
እኔ ላክነውን ሳይሆን ቀጥታ መ- መሙላት ያለብህ ቀይረኸው ነው። እኛም መግባት የለብንም ገብቷል። እኛም ማወቅ እሺ።
የለብን password ኡን ለማንም እንዳትሰጥ አንተም እንደዛ ነው ማድረግ ያለብን።
እሺ፣ እሺ፣ እሺ።
አይገባም።
እሺ።